hello ሰላም ጤና ይስጥልን ችልችል ሰላም ነው።
ሰላም እግዚአብሔር ይመስገን።
እንትን order refund የሚደረግ ነበረኝ እና okay እሺ check ነበር አስተምሮ አሳውቀው ነበር አይ አልደወልኩም እኔ አይታችሁ refund ስለገባ okay መስሎኝ ነበር
ቴ- እሺ ቁጥር ይንገሩኝ እስኪ አስራ ሁለት
አስራ ሁለት አርባ አንድ እሺ ሀያ ሶስት አስራ ስምንት
okay እሺ ምንድን ነበረ product ኡ ሽንኩርት አምስት እና ቲማቲም ሶስት እሺ ይቅርታ system እያስቸገረኝ ስለሆነ እሺ ገቢ
ይቅርታ መልሼ ልደውልልዎት እሺ ነው እሺ
ሞላ ነው